የትኛው ናት? እሷ ናት? hello እናትህ ሰላም ነሽ?
hello አለሁ ይመስገን። እ፣ ቆይ አንዴ አንዴ ቆይ እስኪ ከሐኪም ጋር ላገናኝሽ ብዬ ነው።
እሺ እሺ ቆይ
የኦፍሴን ነው የኦፍሴን hello hello ጤና ይስጥልኝ አብሮ ይስጥልኝ እንዴት ነሽ ሰላም እ፣ እንትን ፈልገን ነበር abdomino pelvic ultrasound እና እሺ እ፣ abdomino እ፣ አይደለም abdomino pelvic ultrasound እና pelvic CT with pelvic CT አዎ without contrast ዊዛውት ዊዛውት contrast contrast አዎ
pelvis ነው pelvic pelvic
pelvic CT ያው አይደለ pelvic ም pelvic
እንጃ፣ አንድ S መጨረሻው S ያለው አለ እና ደግሞ C ያለው አለ። አንደኛው ሁለቱ የተለያየ ነው
ቆይ አንዴ እስቲ አንዴ ልጅ እሺ እሺ pelvis CT CT scan ያልሽኝ አይደለ?
አዎ without
without contrast ሶስት ሺ ሶስት መቶ አምስት ብር ነው።
እኮ እሱን እንትን እሱን እነሱ ጋር ታወሪያለሽ። እ፣ እንትን በያቸው እ፣ እንትን ያስፈልገዋል ምን ምንድን ያስፈልገዋል?
ነው ኦክሲጅን ሺዛን ኦክሲጅን አምቡላንስ እና ኦክሲጅን እሺ እ፣ በዚህ ስልክ okay።
መልሰን እንደውልላቸዋለን።
እሺ እሺ
hello hello እሺ እ፣ ዋ- pelvis CT scan ዋጋው ሶስት ሺ ሶስት መቶ አምስት ብር ነው።
እሺ
አልትራሳውንዱም እ- አለ።
እሺ እ፣ ስለዚህ በዚህ ስልክ መልሰን እንደውላለን።
እሺ አንድ ላይ ስንት ነው ማለት ነው?
እ፣ ቆየ ሶስት ሺህ?
አልትራሳውንድ እሷ ያዘዘችው ያዘዘችው እኮ ዶክተሯ የአልትራሳውንድ ያዘ- ዋ- የአልትራሳውንዱን ዋጋ ጠይቄ ልንገረኝ። የሲቲ ስካኑ ዋጋ ግን ሶስት ሺ ሶስት መቶ አምስት ብር ነው።
ሶስት ሺህ ሶስት ሺ ሶስት መቶ አምስት ብር። hello እሺ አቤት እን የአልት የ CT scan ኡ
እኮ ይሄ የ CT scan ኡ ነው። የአልትራሳውንድ ደግሞ ጠይቄ ልንገርህ።
የአልትራሳውንድ ደግሞ ሌላ አዎ እሺ ግን ይኸውልሽ እኔ የምልሽ እሺ ማ- ማታም እንደዛ እንትና ምናምን አድርገን ነበር የተወሰነ ግን እስከ አስተያየት አድርጉልና